ሄሎ
ሄሎ፣ ሰላም ነው? ነብዩ ነኝ ከወላይታ district
ነብዩ፣ እንዴት ነህ?
አለን። አሁን በክፍያ ምክንያት disable አስደረጌ ነበር። ብር transfer አድርጎልኛል።
okay finance እንትን ብለዋል ጨርሷል?
አይ ለእኔ ለእኔ ማለት ነው የ GR payment ነበረበት ሳምንታዊ የምቀበለው ሾ okay okay። አሁን እንዲጀምር ነው?
አዎ አሁን transfer ስላደረገልኝ አዎ።
unlock እንዲሆን ነው።
እሺ የትኛውን ሾፕ እንደሆነ ሾፕ ኔም ጂአር አረካ
ጂአር አረካ አረካ ሾፕ ኔሙ አረካ ነው።
እሺ check አድርግልሃለሁ። ቴሌግራም ላይ እጽፍልሃለሁ።
እሺ እሺ እሺ